ሰላም ጤና ይስጥልኝ ችችል ሰላም ሰላም ሰላም ነው።
እግዚአብሔር ችችል ይመስገን ነው።
አዎ ነው
እ፣ ነጭ ሽንኩርት አዘን ነበር በሀያ ሶስት አዎ ግን አልመጣልም።
በሀያ ሶስት ነበር ያዘዙት እስኪ ቁጥሮት አዎ፣ ይንገሩ ህይወት ህይወት በሚል ስልክ ቁጥር ይንገሩ ህይወት ስልክ ቁጥሩ ንገር ቁጥር ዜሮ ዘጠኝ ሰላሳ ሰላሳ
ሀምሳ ዘጠኝ እሺ
ሰማንያ አራት
ሰማንያ አራት ሰማንያ ስምንት አዎ ሰማንያ ስምንት አዎ ህይወት በሚለው
አዎ
እም፣ በሀያ ሶስት ፖታቶ እ፣ ድንች አ፣ አይደለም ነጭ ሽንኩርት ነው ነጭ ሽንኩርት ነው ያልደረሰን።
okay፣ አዎ ለነገ ላስገባሉት ነገ መቀበል ይችላሉ
Okay እሺ እንችላለን። ለነገ ይሁ- ይሁና ህይወት ለነገ ይግባ።
ኬት
እ፣ location ይሄ ምን ብለው ነው የሚያውቁት ማለት ነው? ወሎ ሰፈር ነን እኛ።
ወሎ ሰፈር ነው ሂዶ አካባቢ ማለት ነው። አዎ በቃ እሺ፣ እሺ እሺ። ትንሽ ድምፅዎትን አይሰማም፣ ይቆራረጣል። ድምፅ በጣም ነው የሚቆራረጠው፣ ግን ለነገ ይሁን።